ተክለ ሆስፒታል
ይኸውልሽ አስራ አራት አስራ አምስት አስራ አራት አምስት እሺ ምንድን ነው check አድርጊ እስኪ cancel ነው ነው ያለ የነበረ ድረስ ደስታ
አዎ ደስታ ነው ማነው cancel ያለ ቴዎድሮስ ነው አይደል አጣራው ምናምን ብሎ ነበር አትሂድ ብሎኝ ነበር check አድርጊ እኔ ጋር እየጠራ ነው አዎ
እ
አልዘጋኸውም ተሜ እንዴ still እየጠራ ነው ቆይ አንዴ ደስታ እሺ እንዳዘጋ እሺ
hello ደስታ ወይ
order number አለህ አይደለ አለ አስራ አራት አስራ ምግቡን አምስት ተቀብለው ውሰድ
ምግቡ cancel አይደለም ምግቡን ተቀብለው ውሰድ cancel አይደለም እሺ እሺ
እሺ